አድርቅና በዛ እመጣለሁ።
Hello ሀሎ ሰላም እንዴት ናችሁ?
ሰላም፣ ዋሽንግተን የህክምና ማዕከል ምዝጋት።
ከኖርዲክ ሆስፒታል ነው።
እሺ ምን ልርዳው?
አንድ lumbosacral MRI ለመላክ ነበር። አንድ patient በጣም ናልክ።
lumbosacral MRI ለመላክ ነበር እሺ
እ፣ ቦታ ካልና እ፣ ስንት ብር እንደሆነ በዛው ለማወቅ ነበር።
ድምፅ እየራቀ ነው እየሄድ ያለው ናልክ።
ስንት ብር እንደሆነና ቦታ አሁን ቀጥታ ቢመጡ መቀበል ይችላሉ የሚለውን check ለማድረግ ነበር።
አዎ ቢመጡ ችግር የለም እንቀበላቸዋለን። lumbosa እሺ።
ምን ነበር ያልከኝ? ይቅርታ lumbosacral MRI
ዊዛውት ነው ዊዝን ነው እ፣ የሚጨመረውንም ንገሪኝና ልናሳውቃቸው just in case እኛ without ነው ያሰብነው።
አንዴ መልሼ ደውልልህ system እንትን ብሎብኝ ነው መልሼ እሺ ደውላለሁ እሺ እሺ ቁጥሬ ታይቶሻል?